ሄሎ ጤና ይስጥልኝ። ሄሎ አቤት አቤት።
ጤና ይስጥልኝ። ጉዳዩን የደወሉት ቢኒያም እባላለሁ። ምን ልርዳዎት?
አይ እንዲረጋገጥልኝ ነበር። አዲስ ተመዝጋቢ ነበር ትናንትና ተመዝግቤ።
ትላንትና የተመዘገቡት እሺ፣ ሙሉ ስሞትን ይንገሩኝ እና ላስተካክልዎት።
እሺ፣ አለሙ ነቃ ጥበብ
አለሙ ነቃ ጥበብ።
እሺ፣ አለሙ የሚጠቀሙት ስልክ ይህንን ነው አ
ዜሮ ዘጠኝ አርባ አንድ ሀምሳ ዘጠኝ ዘጠና ስምንት ሀምሳ ሁለት እሺ፣ እድሜዎት ስንት ነው?
ሀያ አምስት ሀያ አምስት የመኖሪያ አድራሻዎት
አዲስ አበባ የት አካባቢ?
የካ
ወደ መገናኛ ነው ወይስ የካ የት?
አ መገናኛ
መገናኛ። እሺ፣ በምን ሙያ ነው እኛ ጋር እየተመዘገበው የነበረው?
በኤሌክትሪሽያን በጥገና
ኤሌክትሪክ አ ኢንስታሌሽን ነው።
አ መስመር ዝርጋታ ጥገና ማለት ነው።
ጥገና ምን ምን እቃዎችን ይጠግናሉ?
እ ምጣድ ስቶቭ ስቶቭ። እሺ አ እና የተበላሹ አምፖሎችን
የኤሌክትሪክ ነገሮች በሙሉ አ ይሰራሉ።
ኤሌክትሪክ ነገር ሙሉ እሺ አ- ልምድ አለው? ስንት አመት ሰሩበት?
አ ሶስት አመት አለ።
ሶስት አመት።
ፈቃድም አለኝ license license አለሁት። በጣም አ እሺ። ደግሞ መረጃዎትን ይዣለሁት አሁን update አረ- አስተካክልልዎታለሁ application ኑ ላይ እ፣ የእኛ ቢሮ የሚገኘው ጎተራ ፔፕሲ ፋብሪካው አካባቢ ነው። አንድ ቀን ቢሮአችንን ጠራውትና ስለ ስራው ገለጻ አድርገን ሙሉ ምዝገባ አድርገንልዎት ነው ወደ ስራ የምንልክዎት። እስከዛው እስክንደውልልዎት የቴሌግራም ቻናል አለን እና እሱን እንዲቀላቀሉ እ፣ link ኡን አሁን በ message እልክልዎታለሁ የቴሌግራም እና መስራት የሚችሉት ስራ እዛ ላይ post ከተደረገ ወዲያው ይደውሉልን እና ወደ ስራው እንልክዎታለን።
እሺ እሺ አለሙ፣ መረጃ ከየት ነበር ያገኙት ስለ ጉዳይ?
መዘሻ አይ ከ- ከጓደኛ ነው።
ከጓደኛ ነው። እሺ አ እሺ፣ መልካም ቀን ይሆንልዎት።
እሺ